አይሰማም?
ይሰማል ይሰማል። ሰላም ነው?
ቤት ቤት ነው። እግዚአብሔር ይመስገን። በርዳ እ እንትን ነበር የትናንትናና የዛሬ ትኬት ነበር የተቆረጥኩት እና እሺ፣ እ በአጋጣሚ በአንድ ወደኩ እና የዛሬውን ጨዋታ ማውጣት ፈልጌ
ከትኬቱ?
አዎ ከትኬቱ
እ lost የሆነ ቲኬት ከ lost ጨዋታ ከሌለው cash out ብለህ ማውጣት ትችላለህ። እስካሁን አሸናፊ ሆንክ ብር ግን የሆነች አንድ match ብቻ ነጥለ ከቲኬት ማውጣት አችልም። እሺ
no no በ cashier code ማውጣት ፈልጌ ቀሪውን ጨዋታ ማለት ነው እ እሺ ትችላለሽ። ንገረኝ cashier code ኡ
እሺ። መቶ አስር መቶ አስር
እ ዘጠና አንድ ዘጠና አንድ
ስምንት ሰባ ስምንት ሰባ እሺ የ- የትናንት ጨዋታዎች ሶስት ነበሩ አይደለ?
አዎ ሶስት ነበሩ።
አንደኛው ቤንፊካ- lost ነው። ቤኔፊካ ከፋራንስ የሚለው lost ነው።
አዎ።
ናፖሊ ከጁቬንቱስ እና ጋልሳራይ ከአዳና ደግሞ እንትን ነው አረንጓዴ የሚያበራዎች አዎ እና አሁን እነሱን ቀሪዎቹን ጨዋታ ማለት ነው እሺ አስራ ዘጠኝ ክለብ ነው እና እም፣ ስድስቱ ተቀንሶ አስራ ማለቴ ሶስቱ ተቀንሶ አስራ ስድስት ይኖራል እና እሱን ጨዋታው የዛሬውን ማውጣት ፈልጌ ነበረ
ማውጣት ማውጣት ስላልገባኝም።
ማለት እንደ አዲስ በአዲስ እ፣ ትኬት ልሰራው
okay እሺ እ፣ ስልክ ላይ ስልክ ላይ እ፣ ስልክ ላይ desktop እ፣ ምን browser ነው የምትጠቀመው? Google Chrome ነው የምትጠቀመው?
Chrome አዎ።
እሺ በ setting ውስጥ ገባና desktop site የምትላለች setting ውስጥ ስትገባ ማለት ነው።
እሺ።
ማለት ዌብሳይቱን የዌብሳይት ዌብሳይት እንደ ኮምፒውተር አድርጎ